ሄደም
ወይ ሀብታሙ ተብዩ ነው ወይ
እስቲ ወይ ታገናኘኛለህ እነሱ
ም- ምግብ ቤት ምን ምን ነበር ታዟል እየተባለ ነው የዚህ የዮኪ ቤካሪ ታዟል?
አዎ አልታዘዘ እንዲያው- ደውለልኝ ነበር እኮ ማኔ አዎ አረ ኦርደሩ እኔ ጋ ይግባ ምናምን ያልኩት።
አስራ ስድስት አስራ አራት አ order ኡ ሌላ ሰው ጋር ያለው እኔ ጋ አስገቡልኝ ምናምን ስል ቴሌግራም ላይ ጻፍ ምናምን ሲሉኝ እሺ ብዬ ቴሌግራም ላይ ጻፍኩ። ገብቶላል።
እሺ በቃ እሺ እሺ